Hello Hello. Hello.
ወዬ.
እ እንትን order ይዤ ነበር driver ከጎሮ መነሻ እንድታስወጪ
የት ነው ያለኸው አንተ?
ቦሌ መድኃኒዓለም የቦሌ driver ነው ዜሮ ስምንት ሰማንያ ዘጠኝ ዜሮ ስምንት ሰማንያ ዘጠኝ አ አ ከገርጂ ከገርጂ ወደ ጎሮ
አይ ከገርጂዋ ወደ ጎሮ አ ሌላ order ይዘሃል እንዴ?
ሌላ ኦርደር ከቤት ገና እየመጣሁ ነው ሩቅ ነው
ቆይ እሺ እንዴ ጠብቀኝ። ሄሎ ብሩክ አቤት ሰብ ሌላ ኦርደር ካልያዝክ ስራው ተብለሃል። እሺ
ከጎሮ ከገርጂ ጎሮ እኮ ገባኝ። ሁን ያናገርኩህ ነው ወይ?
ሁሉ ሱፐር ነው ያለሁት ማርያም
እኔ እኮ ገባኝ እኮ አሁን ሌላ ኦርደር ብትይ ተቃራኒ ቢሆንብህ አሰጣለሁ ነበር። እኔ ያናገርኩልህ አይ፣ ኧረ በጊዜ- ኧረ በእግዚአብሔር ከገርጂ ጎሮ ኧረ በእግዚአብሔር እሺ ወይ ወላ ለትንቢት ንገሩና እንዲያናግሯት የቅዲት ፋሽ ይጠይቁላት ያናግሩኝ።
ኧረ የቦሌ ድራይቨር ነኝ በማርያም
ኮምፕሊኬ ምን ላድርግልህ? እኔ እኮ የተባልኩትን ነው እየነገርኩ ያለሁት።
ከገርጂ ጎሮ እንዴት? ኧረ በእግዚአብሔር ድራይቨር ወረ ኧረ በእግዚአብሔር እንዴ እሺ ለትን ሊደር ንገረው ብሩኬ። ከዛም በኋላ እሱ ያናግራቸው። እሺ
ምን አይነት ነው?
ዜሮ ዘጠኝ